ጤና ይስጥልኝ ከየት ነበር የምደውለው? ከ call center ከ call center ከ BGI ነበር የምደውለው።
እሺ እኮ አሁን ደውለውልኝ ነበር ስለ ጣዝማ የሚባል አዎ፣ ቤት አይደል?
አዎ፣ አዎ። እ፣ ሲ- እ፣ promoter ኡንም ባለቤቱንም ለማግኘት ሞክሬ ነበር፣ ግን ሁለቱም ስልክ እያነሱልኝ አይደለም።
አዎ እኮ እኔም ስልክ አያነሱልኝም። ረጋ- በተደጋጋሚ ደወልኩላቸው እኮ አዎ። ቤቱ ዙሪያ ያለውን ታውቁታላችሁ እናንተ የት እንደሆነ?
አናውቀውም። ቦሌ ያለውን አቅጣጫው ስለሌለን እኮ ነው። አሁን እነሱ አዲስ ቤት ነው ሲጀመር። ጥ- እዛ ራሱ ምን ፈልገው እንደሆነ አልገባንም። እዛ ራሱ ጥገና ነው፣ ማሽንም የለውም ቤቱ እኮ እዛ ያለው።
ማሽን ጥገና ነው ያስመዘገቡት ነበር፣ ግን ትኬቱ ላይ አዎ ስልክ እኔ ረዥም ሰዓት የደወልኩላቸው ነበረ። ምንም ባለፈውም እኮ ሪፖርት ያደረግነው ስምንት ሀያ አንድን close ያደረግነው በዛ ምክንያት ነው።
ስላላነሱላችሁ ማለት ነው። እኛ ጋርም እንደዛው ተመሳሳይ ችግር ነው ያለው። ደግሞ ደግሜ ለመደወል ሞክራለሁ። ካነሱልኝ እደውልልዎታለሁ መልሼ።
እሺ ጥያቄ መጠየቅ እችላለሁ? ይቅርታ ይቻላል ይቻላል።
እ፣ ቲኬቶች የሚመጡት ማለት ነው እህ፣ አሁን አንዳንድ ቲኬቶች እ፣ promoter ኡም ያስመዘግበዋል አንዱ ቤቱን፣ ከዛ outlet owner ኡም ያስመዘግበዋል እና ሁለት ቲኬት እየሆነ ይመጣል። እ፣ ወይ ደግሞ ጠዋትም ሶስት ሰዓትም ከተደወለ አዳዲስ ቲኬት ለአንድ ቤት ሁለት ሶስት ቲኬት በቀን እየመጣ ነው። እነሱን ነገር እ፣ የሚያስፈልግ መስሎ አልታየኝም። ምናልባት መነጋገር ካለብን ካለ መነጋገር ብዬ ነው።
እም፣ ተደጋጋሚ እየሆነ እየመጣባችሁ ነው።
አዎ ማለት አንዳንድ ጊዜ አንድ- ከ- አዎ፣ ከአራት ሰዓት በላይ ምናምን ከቆየ ድጋሚ ትኬት raise እናደርጋለን ያው አላያችሁም በሚል ማለት ነው። በዛ ይሆን አይ እኛ normally ቲኬት ሙሉ ቀን ነው ኦንላይን ነን። እኔ አሁን ልክ እናንተ ስታስገቡ እኔ ኦንላይን ሁሌ እስከ ማታ ድረስ አያለሁኝ።
እህ፣ normal ግን ምንድን ነው ልጆቹ በአራት በዛ ሰዓት ካልደረሱላቸው ሊሆን ይችላል ቲኬት የተፈጠረው ግን አ፣ ደግሞ ሲደውሉ ምን ማድረግ ነው የተሻለ የሚሆነው?
አ፣ ወይ ደግሞ communicate ተደራርቦ ከማለት ተወያይተው ድርጅቶቹ ሁለቱ ድርጅቶች ተወያይተው የሆነ መፍትሄ ቢያበጁለት ምክንያቱም እዛው አሁን ላይ አንድ ቤት እህ፣
እዛው ላይ reminder መላክ ይቻላል ወይ ምናምን እንደዚህ አይነት ነገር እንደሱ እንደሱ ብና- እናደርጋለን ብዙ ጊዜ ይደርሳችኋል። እንደሱ አይነት መልዕክት አዎ እኔ እኔ ስላለ እዛ ላይ ይደርሰኛል comment አሁን እናደርግበታለን። አዎ ደግሞ ሲደውሉ ብዙ ጊዜ comment አ፣ እንደዛ ይሻላል አሁን አንድ ቲኬት እኛ እዚህ ሁለት ትዕዛዝ እየሆነብን አንዱ ቤት ማለት ነው ለዛ ነው አ፣ እሺ፣ እሺ፣ እና እንደዚህ አይነት communication አመሰግናለሁ እሺ፣ አሳውቃለሁ። መልካም ቀን